ይሻላል በቀረሽ መውደድሽ መተው ይቀላል ፍቅሬና ድንኳን የትም ይተከላል የትም ይተከላል ኧረ ተይ ልቤ ለምን ባንቺ ይብላላል ከቀረሽ መውደድሽ መተው ይቀላል ፍቅሬና ድንኳን የትም ይተከላል የትም ይተከላል ሳምንብሽ ከልቤ ሳፈቅርሽ ስወድሽ በመለየት ታቆ አልቀረም መሄድሽ ያንቺ ሆዶንና እመተው ቀዳሚው ፍቅርን አውላላው ላይ ዋል ታስጠሚው ሳላርገሽው ቀረሽ በኔው በታማሚው ልብሽ ከተነሳ በወጠነ መንገድ ካልተደላደለ ካልረጋ ለመውደድ መንፈስሽ ወስኖ መራቅን ካቀደው ሄዶ ማሳየቱ ሆድሽ ከፈቀደው የኔም ልብ ይጓዛል ልብሽ በቀደደው የኔም ልብ ይዘልቃል እግርሽ በቀደደው ናፍቆ ያልፋል ፍቅሬም ያልፋል ችሎ ላደረሰው ወርቅ ሀገር ይሰፋል ችሎ ላደረሰው ወርቅ ሀገር ይሰፋል ናፍቆት ያልፋል ፍቅሬም አይ ያልፋል ችሎ ላደረሰው ወርቅ ሀገር ይሰፋል ችሎ ላደረሰው ወርቅ ሀገር ይሰፋል መውደዴም ባንቺው ላይ ማፍቀሬም ባንቺው ላይ ናፍቆቴም ባንቺው ላይ ወድቆብሽ ነበር እንደን ጎዳይ እንዴት አረግሽው የኔን ጎዳዬ መውደዴም ባንቺው ላይ ማፍቀሬም ባንቺው ላይ ናፍቆቴም ባንቺው ላይ ወድቆብሽ ነበር እንደን ጎዳይ እንዴት አረግሽው የኔን ጎዳዬ ተይ ልቤ ለምን ባንቺው ይብላላ ከቀረሽ መውደድሽ መተው ይቀላል ፍቅሬና ድንኳን የትም ይተከላል የትም ይተከላል ኧረ ተይ ልቤ ለምን ባንቺው ይብላላል ከቀረሽ መውደድሽ መተው ይቀላል ፍቅሬና ድንኳን የትም ይተከላል የትም ይተከላል የመፋቀር ቃሉ ኪዳኑ ቢከበር በሰባት ምድጃ ወዳጅ ይሞቅ ነበር የሄደ ፈልጎ ምን ያወቃቅሳል ሰው እንደነበረ እንዴት ይመለሳል እንኳን የሰባ ቃል ላፍ ይንቀሳቀሳል ሳይጥሉት ነጠላ ተመለሰ ፊቱም ይቆርጣል እኔሞ ያውቃል መድኃኒቱን ይዋል ደርሲብ ለፍቅር ያስተቃል አንዳንድ የሚያምኑ ማግስቱን ይርቃል ለሁሉም ዛሬ ነው ይህ ነገር ማን ያውቃል ለሁሉም ዛሬ ነው ይህ ነገር ማን ያውቃል ናፍቆ ያልፋል ፍቅርም ያልፋል ችሎ ላደረሰው ወርቅ ሀገር ይጽፋል ችሎ ላደረሰው ወርቅ ሀገር ይጽፋል ናፍቆት ያልፋል ፍቅርም አይ ያልፋል ችሎ ላደረሰው ወርቅ ሀገር ይጽፋል ችሎ ላደረሰው ወርቅ ሀገር ይጽፋል መውደዴም ሳይለይሽ ማፍቀሬም ሳይለይሽ ናፍቆቴም ሳይለይሽ ከረምረም አልኩሁን ቻልኩን ሳላይሽ ልባይ ገለጥ እኔ ላሳይሽ ሞደሬም ሳይለይሽ ማፍቀሬም ሳይለይሽ ናፍቆቴም ሳይለይሽ ከረምረም አልኩሁን ቻልኩን ሳላይሽ ቆዳይ ከፈት እኔ ላሳይሽ ከረምረም አልኩሁን ቻልኩን ሳላይሽ ቆዳይ ከፈት እኔ ላሳይሽ ከረምረም አልኩሁን ቻልኩን ሳላይሽ ሆዳይ ከፈት እኔ ላሳይሽ ከረምረም አልኩሁን ቻልኩን ሳላይሽ ሆዳይ ከፈት እኔ ላሳይሽ